ጤና ይስጥልን ማን ይባባ?
አዎ አሊባባ ናችሁ?
አዎ ማን ይባባዎች ነን።
አዎ ዶልፍን ማን ነው አይሮፍ ሻርክ ለስራ ምክንያት ገኛ እንዴ እናንተ አዎ ሀይሩፍ አለን ሁለት ሺ አስራ አምስት
አላ
አዎ ሁለት ሺ አስራ አምስት አለን።
ዶልፊንስ ዶልፊንም አለን።
እሺ መተን ማየት እንችላለን እና የስራ ቀን ክፍት ነው።
ይችላሉ።
አስራ አደባባይ ነው መሰለኝ መስሪያ ቦታችሁ።
አ- እኮ ይችላሉ። ሶስት ነጥብ ስምንት ነው አንድ ነጥብ አምስት ባንክ ይመቻቻል።
እሺ እሺ መተን እናያለን እሺ